ጤና ይስጥልን ቤት ቤት ቤቲ ነው የምንወጣው።
እማዬ ማታ ነበር withdrawal ያዘዝኩት እና እስካሁን ድረስ ግን አልገባልኝም ወደ ባንክ።
በዚህ ስልክ ነው?
አዎ በዚህ ስልክ
ስንት ብር ነው?
አራት አራት መቶ ብር ሁለት ጊዜ ወደ ተለያየ account
ወደ ባንክ?
አዎ
እሺ፣ አንድ ደቂቃ hello ሌላ process ላይ ስለሆነ ነው። ለቻፓ አሳውቅልሃለሁ። ዛሬ ይገባልሃል። እሺ እሺ እሺ እሺ፣ መልካም ቀን።
እንትን ግን